ሄሎ ጤና ይስጥልን።
ደውዬ ነው ተቋረጠው።
እሺ ምን እንርዳዎት?
draft ጀምሬ ነበር
እሺ
ሰራ- የጽዳት ሰራተኞች ምናምን እንዲጎበኙ ነበር።
እሺ የእርሶን ስም ይነግሩናል?
እኔ አስጨናቂ ገብረስላሴ ማን አለ?
አስጨናቂ አስጨናቂ ሄሎ የድርጅቶን ስም ይነግሩናል?
ባርኮት ግሮሰሪ
ስልክ ቁጥር የደወሉበትን እንያዘው።
አዎ
ቦታው የት አካባቢ ነው?
ዘጠኝ አስራ አንድ የት አለ?
ሄሎ ሄሎ ይሰማናል። ይቀጥሉ ደንበኛችን።
ምናምን ንገረኝ ማለት ነው።
ቦታው የት አካባቢ ነው?
አዳማ ዱቄት ኮንዶሚኒየም
ኮንዶሚኒየም ውስጥ ነው።
አዎ block ስንት ነው?
block ስምንት
ለመጀመሪያ ጊዜ ነው የሚጸዳለት?
አዎ ጀምሬያለሁ ጀምሬያለሁ ሁለት አውርጃለሁ እሺ ጥያቄ ተመዝግቦ ለጽዳት ባለሙያችን አስተላልፋለን። ሌላ የምንረዳዎት ነገር አለ? ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።